ሰላም ጤና ይስጥልኝ። ጭብጭብ እንዴት ነሽ? ሰላም ዋልሽ?
እግዚአብሔር ይመስገን።
አንድ- ትናንት order አድርገን ነበረ የሁለቱ ኮድ መጥቶልኛል እና እሺ እ፣ የሽንኩርቱ ጠዋት ነው complete ያለኝ አብሮ እንዲመጣልኝ ስለፈለኩኝ ኮድ ትልኩልኛላችሁ?
okay። ጠዋት ነው complete ያለው።
ከሁለት ሰዓት በፊት አዎ።
እስኪ check ላድርግልዎት እንጂ እ፣ ጠዋት ከሆነ እንኳን የሚመጣ አይመስለኝም። እስኪ ስልክ ወጥ በእውነት?
ይስጡኛል። አዎ እ፣ ስልኬ ልንገርሽ እማ እ፣ ዘጠኝ አስራ አንድ አስራ አንድ ሀምሳ እሺ አርባ ሁለት አርባ ሶስት ማታ እምቢ ያለን እና እ፣ ኔትወርክ ችግር ነበር መሰለኝ እናንተ እንትን አዎ እምቢ ብሎኝ ነው። እኔ አዎ፣ ደግሞ አንድ አክሰ- ለሚመጣል ማስቀመጫም ስለማናገኝ አንድ አዎ።
ለእንዲመጣልኝ ፈልጌ ነው። የእንትኑን ኦርደር ተልኮልኛል። የሽ- ቲማቲም፣ የድንች ምናምን ኦኬ። አዎ የእንትኑ የሽንኩርቱ አዎ አልተላከልዎትም።
እና አዎ፣ አይላክልኝም ገና ነው። አሁን ነው እንትን የእንትኑ ላይ የደረሰኝ ሌ- አዎ already ፓርቲግን- የሎት ማታ ላይ ነው accept የሚሉት እና አሁን ጠዋት ላይ accept የሚባል order ምንም አይነት ነገር ስለሌለ አሁን ዛሬ complete ያሉትን ለነገ ነው እንትን የሚባሉት ለዛ ነው።
በስመ አብ፣ እኔማ አንድ ላይ ማስቀመጫ ስለምንቸገር አንድ ላይ እንዲመጣልኝ አዎ።
ብዬ ነበር።
ልክ ነዎት፣ ግን በቃ ዛሬ መውጣት እንኳን አይችልም።
አይወጣም።
እም፣ አይወጣም ለነገ።
እሺ፣ እሺ እሺ፣ መልካም ቀን።
አሜን።